አይልሻለው ሴትነትሽን እታለም ሰሪው ቤትሽን ቤቷን አሰርታ ከቤቴ በላይ አይኗን እንኳን እንዳላይ አለብኝ ከልካይ አይኗ አይኗን እንዳላይ አለብኝ ከልካይ መች እንዲህ ነበረ ፍቅር ቤት ሲሰራ የሚወዷትን ልጅ አርጎ ባላጋራ የሚወዷትን ልጅ አርጎ ባላጋራ ቀንስ ሰማለው ድምፅሽን በሽቦ የሌሊቱስ ነገር አያልቅም ታስቦ የሌሊቱስ ነገር አያልቅም ታስቦ እፍ ብለው ጠፋ ባነደው ከሰለ እፍ ብለው ጠፋ ባነደው ከሰለ ብፈልግ አጣፎኝ አንቺን የመሰለ ብፈልግ አጣፎኝ አንቺን የመሰለ እፍ ብለው ጠፋ ባነደው ከሰለ እፍ ብለው ጠፋ ባነደው ከሰለ ብፈልግ አጣፎኝ አንቺን የመሰለ እታለም ስሪው ቤትሽን እታለም ስሪው ቤትሽን አይልሻለው ሴትነትሽን እታለም ስሪው ቤትሽን እታለም ስሪው ቤትሽን እታለም ስሪው ቤትሽን አይልሻለው ሴትነትሽን እታለም ስሪው ቤትሽን ልወድሽልና ሜትሽ ሳስበው ልቀርብሽልና መራቅሽን ሳስበው ልቀርብሽልና መራቅሽን ሳስበው ላፈቅርሽልና መጥላትሽን ሳስበው ላፈቅርሽልና መጥላትሽን ሳስበው ልቤ ይበተናል የተሰበሰበው አንቺን አላገኘው እኔ እንደምን ልሁን ልቤ ጠዋት ወጥቶ አልገባም እስካሁን ልቤ ጠዋት ወጥቶ አልገባም እስካሁን የታማሁት እኔ ነገር የበዛብኝ የታማሁት እኔ ነገር የበዛብኝ አንቺ ምን ደርሶብሽ ከሳሽ ተቆርሽብኝ አንቺ ምን ደርሶብሽ ከሳሽ ተቆርሽብኝ ሰርቄ ባልጅ ሳልታጠብ እጄን ሰርቄ ባልጅ ሳልታጠብ እጄን አሁን ከምን ጊዜው ጩኸት ሞላው ደጀን እታለም ስሪው ቤትሽን እታለም ስሪው ቤትሽን አይልሻለው ሴትነትሽን እታለም ስሪው ቤትሽን እታለም ስሪው ቤትሽን እታለም ስሪው ቤትሽን አይልሻለው ሴትነትሽን እታለም ስሪው ቤትሽን ሺህ ምጣድ ተጥሏል አልሞቃ ለቤቱ ብርድ ብርድ ይለኛል ምንድን ነው ብላቱ ብርድ ብርድ ይለኛል ምንድን ነው ብላቱ ነገር ወዲያ ወዲህ ሆነና ቸገረኝ አንቺን የሚያስረሳ ምን አንጀት ቢኖረኝ አንቺን የሚያስረሳ ምን አንጀት ቢኖረኝ እንዲያው ዝም እንዲያው ዝም እንዲያው ዝም ይሻላል እንዲያው ዝም እንዲያው ዝም እንዲያው ዝም ይሻላል ሳስብሽ ሳነሳሽ ልቤ ይሸበራል ግባ በይ እንጂ ምነው ወደ ደጅ ግባ በይ እንጂ ምነው ወደ ደጅ ከጨለመ ወዲያ የት ሄድ ወዳጅ ከጨለመ ወዲያ የት ሄድ ወዳጅ እፍ ብለው ጠባ ባነደው ከሰለ እፍ ብለው ጠባ ባነደው ከሰለ ብፈልግ አጣሁኝ አንቺን የመሰለ